ሄሎ ሄሎ
ይስጥልኝ ሄሎ፣ ሄሎ አይሰማም ይሰማል?
እሺ ጀማል አቤት።
እ፣ ከገበያ ኤክስ ነበር የምደውልሎት እሺ፣
ከዚህ በፊት በእኛ የሽያጭ ሰራተኞች አማካኝነት እቃዎትን ለመሸጥ የኛ መተግበሪያ ላይ ተመዝግበው ነበር እና እንዴት ነው እሺ።
እየተገበያዩበት ነው ወይ የሚለውን ነገር ለማስታወስ ነበር የደወልነው customer እያጣሁት ስለሆነ
ማለት እ፣ በአንቺ በኩል ለመሸጥ ነው?
አይ አይደለም በ- በስልኩ application ገበያ እ?
ኤክስ የሚባል በስልኩ ነው የሚሸጡት
እ፣ ቆይ ሽያጭ ክፍሉ ሲመጣ ይሄ በዚህ ስልክ ያገኙሻል። ሽያጭ ክፍሎቹ ሲመጡ አገናኝሽ። ይህን ስልክ ሰጣቸውና ጎፋ ይደውሉልሽና አካባቢ ነው አይደለ እ፣ ሱቁ አ፣ አ፣ ያለው ከእነሱ ጋር ታወሪያለሽ።
እሺ spare part እቃዎችን ነበር የያዙት ይቅርታ አ፣ አ።
እሺ እሺ እንደውላለን